ሄሎ ሄሎ ሰላም ነው?
ይስጥልኝ ሀሚድ ነኝ። ምን ልርዳ?
አዎ ሲሳይ ነኝ ከኮተቤ branch ማ ማ ከኮተቤ branch ሲሳይ ነኝ።
ሲሳይ አዎ እሺ፣ ምን ነበር?
customer ነበር እና በንግድ ባንክ ነው ምን ምን አልከኝ? customer
customer ነበር እና deposit አድርጎ ነበረ።
Okay፣ ወደ ስልኩ አዎ በእናንተ shop ነው ወይስ በ አይ፣ በእኛ shop ሳይሆን Okay።
ስለዚህ በቴሌ ብር?
በ CBE ብር ማለት ነው።
Okay አ አዎ deposit አድርጎ ነበርና አልገባለትም። ሁለት ቀን ሆነው አሁን ማለት ነው።
Okay። message ተልኮለት ነበር deposit ያደረገበት?
አዎ message ተልኮላላ message ተልኮላላ አዎ ተልኮለታል። ቴሌግራም ላይ ልካለው እያለ ነው፣ ግን ሁለት ቀን ሆነው እስካሁን ምንም አ፣ መልስ የለም እያለ ነው።
ስ- ስልኩ ይሄ ነው የደወለበት?
አይ የደወልኩበት አይደለም፣ ስልኩ ስልክ ነገር ነው።
ስ- ስልኩን ንገረኝና check ላድርገው ሪፖርት እሺ።
የተደረገውንም እሺ እ፣ ዜሮ ከዛ ዘጠኝ አስር እንተንለታል። እሺ እሺ ዜሮ ዘጠኝ አስር ሰላሳ ስምንት እሺ አስራ ስድስት እሺ ሰላሳ ሰባት
እሺ check ላድርገው አንዴ።
እሺ
okay ማክሰኞ እለት እ፣ ትላንትና ነው አይደል? I think ሪፖርት ተደርጎለት ነበር።
አዎ ሪፖርት ተደርጎ ነበር። አዎ ትናንት አዎ።
ደውለም ትናንት ወዲያም አዎ።
እንደዚህ
አምስት መቶ ብር አይደል?
አዎ
okay ድጋሚ ላስታውሳቸውና ሳንቲም ፔዎችን በሳንቲም አዎ ፔ ነው ያደረገውና አዎ ድጋሚ ላስታውሳቸው። ከዛ በኋላ አሳውቅሃለሁ።
እሺ በዚህኛው ቁጥር ደውልልህ ወይስ በራሱ አዎ ደው በዜሮ ዘጠኝ ደውል አስር በዚህ እሺ በዚህ በዚህኛው ደውል አዎ እሺ በቃ አሳውቅሃለሁ።
እሺ በዚህኛው እሱ- እሱ የምትቆይ ከሆነ በዛ በራሱ ስልክ ደውልለት። maybe እሺ ሌ- በቤስተ ቤቱ አሁን በነገርከኝ ቤስተ ቤት አዎ በአስር እሺ መነሻ በቃ ጥሩ እነግርሃለሁ።
እሺ አባ እሺ thank you እሺ እሺ እሺ በል